hello ጤና ይስጥልን ChipChip
አብሮ ጤና ይስጥልን። ትዕዛዝ እስካሁን ድረስ አልደረሰም።
መች ነበር order ያደረጉት?
ለዛሬ ነው የሚደርሰው order ኡ።
እሺ ኮድ ደርሶታል አይደል? complete ሆኖ አዎ፣ እና አዎ፣ ስደውልላቸው ደውሎልኝ ነበረ እና ቀን ላይ እሺ እየደረስን ነው እንደዚህ ነው ምናምን እያሉ ከአምስት ሰዓት ጀምሮ እስካሁን ድረስ አልመጡም።
አዎ order ኡ ወጥቷል። አስራ ሁለት ቤት ስልክ ነው አይደል የተደወለሉ ዘጠና መጨረሻው።
አዎ፣ አዎ።
እሺ ላውራ ወይም የት ነበር location ኡ?
እ?
location ኡ የት ነው የእርሶ?
አቀው- ያውቁታል ሱቁን።
በቃ እሺ ልደውልለትና ወጣኔ።
እ, እንዲደውሎት ላድርግ እንጂ ወጥቷል order ኡ። maybe መንገድ ተዘጋግቶባቸው ነው የሚሆነው።
አይ ከአምስት ሰዓት ጀምሮ ደርሰናል እያሉ እሺ፣ እሺ፣ እሺ እሺ ልደውልላቸው።
እሺ።
እሺ መልካም